hello,
hello
hello አቤት ጤና ይስጥልኝ።
አብሮ ይስጥልን። ቴሌቪዥን ምን ልርዳው?
አይ ቴሌቪዥን ያ እንትን አጨዋወቱ እንትን ነው አሁን ላይ ጫወት
ለመጠቀም ፈልገው ነው እ?
ለመጠቀም ፈል- ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። መጀመሪያ ኮከብ ዘጠኝ ሰማንያ አምስት መሰላል፣ እሺ ከዛ አንድ ቁጥር ላይ ለመመዝገብ የሚል አለ።
አ- አይ ጀምሬያለሁ ተመዝግቤያለሁ።
እሺ ሶስት ቁጥር ለመጫወት እ?
ሶስት ቁጥር ላይ ለመጫወት የሚል አለ።
ሶስት ቁጥር ለመጫወት አዎ እሱን ሲጫኑ ጥያቄና መልስ ድሌትን ይሞክሩ የሚል ይመጣለታል። መርጠው መጫወት ይች- ይችላሉ።
እንደገና ሞክሩ ሲል ሌላ ቀን ነው ወይስ ዛሬውኑ መሞከር ይችላሉ?
ከአሁ አሁን ራሱ መሞከር ይችላል። አዎ፣ ስልኮት balance ካለው ትኬት ካሎት
አ መጠቀም ይችላል። ጥያቄና አንድ መልስ በ coin ነው የሚጠቀሙት።
እ? እ?
በ coin ጥያቄና መልስ በኮይን ነው።
okay coin ገዝቼ ነው አዎ coin ሁለት ቁጥር ላይ ለመግዛት የሚል አለ።
ለመግዛት ይለዋል። አዎ አዎ
ነጻ ቲኬት አንድ ደርሶኛል እና ሁለት ነው ሶስት coin አለኝ ሰጥቶኛል።
አዎ ከዛ በሱ መጫወት መጠቀም አዎ መጫወት ይችላሉ ባሉት።
ጥያቄና መልስ የሚለው አዎ
እ፣ እሺ መልካም እድል።
እሺ፣ እሺ አመሰግናለሁ።
ምንም አይደል።
okay